ሄሎ ሄሎ
ጤና ይስጥልኝ።
አብሮ ይስጥልህ። እንዴት ዋልክ?
እግዚአብሔር ይመስገን።
ከኢትዮ ቴሌኮም ነው የደወልኩልህ።
እሺ ንግድ እ፣ schedule እንድናደርግ ነበረ training ኡን የድሮጋ consulting ን ማለት ነው። I think የድሮ ፋርማሲ ከዚህ በፊት training ወስዳችሁ ነበረ መሰለኝ አይደል?
አዎ አዎ አዎ አዎ። ያው ተመሳሳይ ነው የሚሆነው። Just refresh ለማድረግ ያህል የተወሰነ training እንዲኖር አስበን ነው እና እሺ ለመቼ እናድርገው? የሚቀጥለው ሳምንት ውስጥ መቼ ይመቻል?
የሚቀጥለው ሳምንት ነው መሆን ያለበት።
አዎ ነገ already ነገ ትችላላችሁ። ነገ ነገ ከሰዓት አ፣ ዘጠኝ ተኩል በኋላ ዘጠኝ ሰዓት በኋላ እንችላለን። ግን የማይቻል ከሆነ እንዳናጨናንቃችሁ ሰኞ ጌ- ግዴታ ነ- ነገ መሆን አይጠበቅበት።
እንደዛ ከሆነ ሰኞ ብናደርገው ይሻላል።
ሰኞ ስንት ሰዓት እናደርገው ሰኞ አራት ሰዓት ተኩል ትችላላችሁ ጠዋት።
እንችላለን?
በቃ ስለዚህ link እንልክላችኋለን በዚሁ ስልክ።
አዎ እዛ ያው እንደ ባለፈው ነው training ኡ። ያው refresh ለማድረግ ያህል ነው። extension ኦችን አፈጣጠሩ ምናምን ያው እናየዋለን ድጋሚ።
እሺ እሺ እሺ፣ እሺ።
ሰኞ አራት ተኩል ጠዋት አዎ፣ ሰኞ አራት ተኩል አዎ።
እሺ